Hello ጤና ይስጥልኝ አቤት
ጤና ይስጥልኝ ነው። ትላንት system install አድርጋችሁልኝ ነበር።
system install ተደርጎለት ነበር።
አዎ
ማን ነበር ስሙትን?
ሀብታሙ ሀብታም።
አዎ
እሺ ምን እንርዳው?
አሁን አይ የስፖርት betting ኡንም ነበረ virtual ኡን ነበር ያኛውና የስፖርት እሺ።
betting ኡስ የሚለው
Okay የስፖርቱ ተደርጎለታል፣ የ virtual ኡን ያልተደረገው።
አይ የ virtual ኡ ተደርጓል።
Okay virtual ኡ ተደርጎለታል። እሺ አ የስፖርቱ ነው ያልተደረገው።
አዎ እኮ አዎ፣ የስፖርቱ ምን አንድ ላይ ነው ወይስ የት- የተለያየ አይደለ? አልተደረገልኝም፣ ምንም አላኩልኝም ብዬ ነው።
Okay እሺ አንዴ ጠብቁኝ።
እሺ እሺ።
Hello ቴሌግራም ላይ shop name ህን ጻፍልን።
Okay shop name ኡን ራሱ ሌላ ስም ነበር የጻፈው።
ጻፍልና በቴሌግራም አውራን።
እሺ እሺ እሺ እናመሰግናለን። መልካም ነው።
እሺ እሺ